Hello? ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ሊንክሶንም ስን የደወሉት ምን ልርዳዎት?
አዎ እ አክሲዮኑ የት የት ነው የሚገኘው?
ቦሌ ገርጂ ልደታ ለነክስ የትኛው ነው የሚቀርቡት?
እም ከውጭ ከአዲስ አበባ ውጭ አይ- የለም ማለት ነው።
okay አይ አ- ይኖራል application ስለሚኖረን link ኡን እልክሎትና ያለውን detail ኡን መረጃ እንዲወስዱ አደርጋለሁ። ስሞትን ማን ልበል
ወረዲ እ?
ወረዲ ኑረዲን እሺ። ስልኮት app- እ፣ ስማርትፎን ነው?
smart smartphone አይደለም ግን ያው ችግር የለውም።
ሌላ ስልክ ካለዎት በሌላ ስልክ ማውረድ ይችላሉ። እሺ እልክሎታለሁ። በዚህ እደውልሎታለሁ። ልክ application ኡ ሲደርስ ስሞትን ማን ልበል እ፣ ምን ላይ ነበር ማስታወቂያችንን የሰሙት?
እ ፋና ላይ ነው የሰማሁት ሬዲዮ ላይ እሺ፣ እደውልሎታለሁ።
ማብራሪያው ፈልጌ ማብራሪያ ፈልጋለሁ ስለ አክሲዮኑ እንዴት ነው?
በቃ ችግር የለውም። እሱን በ application ኡን እልክሎትና link ኡን detail ኡ መረጃ እዛ ላይ ስለሚኖር እንዲያ እ፣ እዛ ላይ አን- እንትን እንዲሉ እናደርጋለን። እንደውልሎታለን አፕሊኬሽኑን እንትን ሲል